ጤና ይስጥልኝ Best Bet።
ሰላም ነው እማ?
እግዚአብሔር ይመስገን ሰላም ነው።
ትናንትና ሁለት ቦታ ገቢ አድርጌ እስካሁን አልገባልኝም።
እሺ Best Bet ስልክ ቁጥር የደወልክበት ነው?
አዎ።
ስንት ብር ነበር?
አንድ ቦታ አንድ ቦታ ሶስት ሺ ሶስት መቶ አንድ ቦታ አምስት ሺ እሺ ጠብቀኝ አንዴ። ቴሌብር ቁጥር የደወልክበት ነው አይደለ?
አዎ።
እሺ confirm እያደረኩልህ ነው። እሺ አሁን ገብቶልሃል። ስለደወልክ እናመሰግናለን። መልካም ቀን።
አዎ።
እሺ